Hello ጤና ይስጥልኝ።
ጤና ይስጥልኝ። ማ
እ ሮቤል ቀለሙ አዎ ከአሪፍ ቤት ነበር የምደውልሎት።
አዎ okay።
አሁን ደውለውልኝ አምስት መቶ ብር withdraw ው እንዳደረጉና እንዳልገባሉት አሳውቀውኝ ነበር።
አዎ
አዎ የእርሱ transaction ከኛ ጋር አልተገኘም፣ ገቢ ያልሆነም አምስት መቶ ብር ያለው ሁሉ ስፖርት ላይ ነው ቀሪ የሆነው። ስለዚህ ሁሉ ስፖርትን ያናግሩ active እንዲያደርጉሎት።
Okay። ግን እኮ ልኮልኛል እዛ እንደላከ እኮ እያሳየኝ ነው ማ
እ ሁሉ ስፖርቶቹ እንደላኩልኝ successful ብሏል ምናልኝ እኮ።
ድምፆት ተቆራረጠ።
አይሰማም
አሁን ይሰማል።
እኮ successful ብሏል ያኛው ስራ ቀንሶልኝ ማለት ነው።
አዎ አዎ ልክ ኖት። ግን ወደ እኛ ገቢ ያልሆነም የቀ- የቀረው እዛው ሁሉ ስፖርት ጋር ነው።
okay ሁሉ እሺ፣ ስፖርት እሺ፣ ተመላሽ እንዲያደርጉሎት ያናግሯቸው።
እሺ ቁጥራቸው ይኖርሻል?
ቁጥራቸውን website ኣቸው ላይ check ማድረግ ይችላሉ። እኛ ጋር አይገኝም ቁጥራቸው ደንበኞች።
እሺ፣ እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን።